ጤና ይስጥልኝ ሳሚራ አቤት አብሮ ይስጥልኝ።
ከ We Plus Solution ነው የምደውለው።
እሺ እኛ application ላይ ተመዝግበሽ ነበር እና እንደ አሽከርካሪ ነው እንደ ተጠቃሚ የተመዘገብሽው?
በእኔ ተጠቃሚ እሺ አሁን የተመዘገብሽው አሽከርካሪዎች እና እ service የሚሰጡ ድርጅቶች የሚመዘገቡት ላይ ነው።
okay።
እሺ ተጠቃሚ ከሆንሽ We Plus Solution user የሚል አለ App Store እና Play Store ላይ ም።
ታገኘዋለሽ። እሱን አውርደሽ መጠቀም ትችያለሽ። እ ም።
አርባ አራት service ኦች፣ ትራንስፖርት እና ሶስት መቶ ሀምሳ game አለን። በተጨማሪ ደግሞ አሁን አሸናፊ የሚያደርጉትን referral code ያ ማግኘት ይችላሉ። እሺ መልካም ቀን። አመሰግናለሁ።